ሄሎ ሄሎ
አቤት ሰላም ጤና ይስጥልን ቴሌቪ
አቤት ነው ሽልማት ደረጃ ያው ሰላ- መቶ ሰላሳ አንድ ትኩረት አለው ሰላሳ ሁለት ኮይን አለሽ ሽልማት
እሺ ምን ቋንቋ ነው የሚችሉ እ ምን ቋንቋ ነው የሚችሉ አማርኛ ሲዳምኛ እ- እሺ ጌሙን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
እሺ
አንድ ቁጥር እ፣ ሶስት ቁጥር ስለተመዘገቡ እርስዎ ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ እሺ
ባሉት ትኬት እርስዎ ጌሞችን መጫወት እድሎትን መሞከር
ከስንት ጥያቄ በኋላ ነው እስቲ ሽልማት እንኳን
ሽልማትን በድሎት ነው። ድ- ሽልማቱ ያለው ደግሞ እ፣ ድሎትን ይሞክሩ የሚል ጨዋታ ላይ ነው። በድረገጽም ገብተው መጠቀም ይችላሉ።
እሺ
እ፣ ሽልማቱ እንደ ድሎት ነው።
እሺ
እሺ